ሄሎ ሰላም ጤና ይስጥልን ሀብታሙ አዊ ወይ አስ ነህ ከዊ ፕላስ ነበር የምደውለው የእኛን አፕሊኬሽን አውርደው ነበር ቢላን አ አ ለአሽከርካሪነት ነው ለተጠቃሚነት ነበር ያወረዱት ለተጠቃሚነት ነው።
እሺ እርስዎ ግን ያወረድ የተመዘገቡት አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና ትንሽ ግራ ላሉትም ሲያዩት
እ፣ እስኪ ቆይ፣ አስተካክላለሁ።
አዎ እሱን ያጥፉትና We Plus Solution user የሚል አለ ሌላ user አዎ እ።
ይሄ ለ provider ለአሽ- ለ- ለአሽከርካሪዎች ስለሆነ Play Store ላይ We Plus Solution user ብለው አውርደው register ሲያደርጉ በግልጽ የታክሲ አገልግሎት አርባ አራቱ አገልግሎቶች እንዲሁም አሸናፊ የሚያደርገውን referral code ማግኘት ይችላሉ ማለት ነው።
እሺ፣ አመሰግናለሁ።
አመሰግናለሁ። መልካም ቀን ይሁንልዎት።
እሺ፣ ሰላም